Hello ጤና ይስጥልኝ።
Hello
Hello Hello፣ አይሰማም አሁን?
አሁን ይሰማል። አሁን ይሰማል።
እና የከ- ያው የካህን ሚስት ሁና እና ሳይፈሳት ቀርቶ በዛ ላለመግባባት ተፈጥሮ ነው።
አ- እኮ በቃ አሁን እንዳልኩት ነው በእንቅስቃሴ ምናምን ነገር ሊጠፋ ስለሚችል ሌላ ያው- ለማለት በጣም ብዙ እንቅስቃሴ ያስፈልጋል ወይስ ማለት የተወሰነ እንቅስቃሴ ሊያጠፋ ይችላል? የተወሰነ እንቅስቃሴ ሊያጠፋ ይችላል።
አዎ እንቅስቃሴ ምናምን ስፖርቶች ወይ አደጋ ምናምን ሊያጠፋው ይችላል።
እና በተፈጥሮ ደግሞ ላይፈስ ይችላል አይደል?
አዎ
በተፈጥሮ ላይፈስበት ሁኔታ ልዩ ውስን ናቸው አይደል?
እም እም።
በተፈጥሮ ላይፈስበት የሚችልበት ሁኔታ በጣም ውስን ናቸው። አዎ፣ በጣም ውስን ሰው ላይ ነው ያ ነገር ሊፈጠር የሚችለው።
ምናምን
ተፈጥሮ ውስጥ የሚችል ነገር ውስን ነገር
ይሰማ
በተፈጥሮ ላይ የሚችለው በጣም ውስን ነገር ነው።
Hello hello